ሄሎ ጤና ይስጥልን። ነይ ስልካን እሺ፣ ይኸኛው ምትበይው? እሺ፣ እሺ። ሄሎ ጤና ይስጥልን።
ሰላም እንዴት ነሽ?
እግዚአብሔር ይመስገን። እንዴት አሉ?
አሎ ኮርስ ለመውሰድ ነበር።
Okay፣ እሺ፣ እሺ።
ምን ይቻላል።
ያህል ጊዜ ነው? ለምን ያህል ጊዜ ነው?
ሶስት ወር ነው የምንሰጠው ኮርሱን በሳምንት ሶስት ቀን ሰኞ፣ ሮብ፣ አርብ ከአስራ አንድ ሰዓት ተኩል እስከ ምሽቱ አንድ ሰዓት ተኩል ድረስ ማለት ነው። እ Theory ነው ስሞትን Practice ነው? Practical ነው theory ነው?
እ theory class ነው ያለን ከኮሜዲያን እሸት ጋር። እናንተ practice ኡን እንትን ትላላችሁ እኔ theory አልፈልግም፣ practice ነው።
እ እኮ ያው practice የሚደረግ theory ነው የምትማሩት። ኮሜዲያን እሸቱ የሚያስተምራችሁ practice የምታደርጉትን እ?
Theory ነው። Practice የምታደርጉትን theory ነው የሚያስተምራችሁ።
Okay okay። ስለዚህ አብዛኛው theory ነው ማለት ነው።
እ practice የሚደረግ theory means theory ው ተሰጥቷችሁ ግን እናንተ practice ነው የምታደርጉት። አገኘኸኝ?
አሀ theory ተሰጥቶሽ እ አዎ ግን እንጂ ያው በተግባር ቋንቋ ችግር አያሳዩም።
የለውም።
በ- ማሳየ እንትን practice ተግባር የለውም።
እናሳያለን። አይ ይታያል። Theory ላይ practice ላይ እንደዚህ አድርጉ እንደዚህ አድርጉ ምናምን በስነ ስርዓት አለን። በቪዲዮም Okay።
Practical ትምህርቶችም አሉ። በቪዲዮ አ- የምንሰጣችሁ Practical ብቻ ኮርስ የላችሁም?
Practical ብቻ ኮርስ የለንም። ከ- ከቋንቋ አንጻር ፈልገውት ከሆነ ሙሉ ለሙሉ አማርኛ ቋንቋ ነው የምንሰጠው።
አይ እኔ practical አይ ቋንቋ ሳይሆን እኔ Okay Practical ነው የምፈልግ፣ theory ውን አልፈልገውም። ለዛ Okay።
ነው እሺ ያው Anyway እርሶ ያውቃሉ። እሺ ያላሰራር አሰሩ። እሺ እሺ፣ አመሰግናለሁ።
እናመሰግናለን።